ሄሎ ሄሎ ሄሎ፣ እንዴት አረፈድክ?
ሰላም፣ እግዚአብሔር ይመስገን።
አለን ረዱ ነኝ።
ወየረዱ እኔ የምለው አሁን ቴሌግራም ላይ ጽፌልህ ነበርና የማስረሱትን password አሁን new password የሚለው ላይ እና confirm password የሚለው ላይ ድጋሚ ስጥልኝ። አሁን እዛው ኢንዲስክ ላይ
okay። እንትን new ነው የምትይ? new- new password።
new password የሚለው ላይ አዲስ password ስጥ፣ የማትረሳውን ማለት ነው።
እሺ፣ እሺ፣ አፍጠን እሺ፣ ነው። እሺ፣ እሺ።
እሺ፣ እሺ።